ይቆራረጣል እኮ ኔትወርኩን እና እዚህ ያለሁበት አካባቢ የሆኑ ሰዎች አሉና ድጋፍ የሚያስፈልጋቸው ናቸው ስለማስብ ነው የደወልኩት ወደዚህ።
እሺ ከዚህ በፊት እኛ ጋር ተመዝግበው ነበር?
አይ አልተመዘገቡም።
እ አሁን ላይ እየመዘገብን አይደለም። በጣም ብዙ የተመዘገቡ አሉና እ እነሱን እስከምናስገድ ድረስ እየመዘግን አይደለም። እ እሺ።
ሌላ ጊዜ ማስታወቂያዎችን ስናወጣ መመዝገብ ይችላሉ። እሺ እመቤት እናመሰግናለን። መልካም ቀን።
መልካም ቀን ለእናንተ።